ወይ መሰረት ወይ ዘጠና አምስት ዘጠና አምስት አስራ ስድስት አሸናፊ ነኝ ከያዲ ክትፎ ይዤ ነበር ኦርደር እሺ ቦሮ ፊሊንግስተን ሆምስ ነው ስድስት ኪሎ ሜትር ፒኑን እዩ እባክሽን እስኪ አምሳ አምስት ኪሎ ሜትር ያዲ አዎ
ኧረ ተው ምን በል የሞተረኛማ አይሆንም
እ?
ፊኑን ልይልህ ግን የሞት ጋር አይሆንም አረ ሞተረኛ ነው በፊሊንግስተን ሆምስ እዛ ሰሚት በይኩ ጥሩ ጎሮን አልፈሽ እኮ ነው ኧረ እሺ አይልህ ፒኑን ልይልህ እሺ ፒኑን እየተካክልኝ እኔ እኮ አላልኩም እንግዲህ እሄዳለሁ መቼ ይዋሉ
እሺ ጥሩ አ፣ ተረፍኝ ፊልም አስተካካይ አምሳ አምስት ብር እኮ ነው የሚለው ለዛውም በዛሬ ቀን እ? እይልኝ እስኪ።
ቁልቅ ነው አይ እይልኝና የሆነ አሳይልኝ በእናትሽ እሺ እሺ ከቻልሽ አውጭን ካልሽ ደግሞ ፊኑን አዳሽ አይ ኦርደር ማስወጣት አንቺን ፒን ነው የማይልክ እሺ መሲ